ጤና ይስጥልኝ አክስቴ መሀሊት ነኝ። እባክዎ ምን ልርዳዎት?
አሁን ወደ እስከዚህ ወደ አርጌ
እሺ በሚል ስም ነው የላኩልን ደንበኛች።
ስለዚህ ባያ በሌላ ሰዎች ነው ያለው
ምን አሉኝ?
ሳዲ ገባራ ጋዜን በተሻው በቴሌግራም ልኬያለሁ።
እሺ መጨረሻው ዜሮ ስምንት ነው ያሉኝ።
ዜሮ ስምንት ዜሮ ስምንት
እሺ ደንበኛችን እ የላኩት ብር ሰላሳ ብር እና ሀያ ብር ነው። እሺ ለ- ደርሶናል። ባለሙያዎቹ አስተካክለው እንደጨረሱ ሲያሳውቁን እነግሮታለን።
በእንትን ነው በ game online game እየተጫወትኩኝ እሺ
deposit አድርጊ ሲለኝ መጀመሪያ ሀያ ሰላሳ ብር ነው።
እህ ከዛ ሰላሳ ብር ሀያ ብር
እሺ
ሳየው ምንም የለውም።
የ betting ኡ ስም ማን ይባላል?
ኪዊክ ብር
መስመር ላይ ያሉ ደንበኛችን
ኪዊክ ብር ይባላል።
ኪዩብ እሺ ደንበኛችን እ ስለዚህ ይህን አስተላልፍሎትና ተሰርቶ እንዳለቀ እናሳውቆታለን።
እሺ እሺ፣ መልካም ምሽት ይሆንልዎት።